ምናምን
ስለኛ profit
ሰላም፣ እንዴት ነህ? ሰላም ነበረ ምደውልልህ።
ወይ እሺ በሰማንያ ሶስት ስልሳ አምስት ስልሳ አምስት አንድ steak sandwich ታዛችሁ ነበር አይደለ?
ወይ አዎ አዎ እና driver አዎ ሰምቶ ስልሳ አምስት ስልሳ አምስት አዎ አዎ እና driver ኣት መጥቶ እስካሁን አልሰጣችሁ already ወስዶ ወስዶት ሄዷል። እናቴ already ምግቡን ወስዶ ሄዷል። hello